ሄሎ ሄሎ ወይ መተር ነው የመላዘዙ ይሰማኛል።
እሺ ሁለት አርባ ሰባት ሴትዮዋ ማብት ላይ ማለት ነው። ከቻኖዲ ለቡ ለቡ ምናምን ብላችሁ ማለት እሺ ያለችው ለቡ አይደለም ደግሞ እንትን ሴት ነው ምናምን ደግሞ እንደዚያ አረ ምስር አር ቀርብ ጭራሽ
አርባ አምስት ብር ላይ ያሰበልህ እኮ ለቡ እኮ ነው የተሞላው። ቦታ ቀይራ ባለች አሁን ያለችው ለምን ምስር ላይ ራሱ ገብተ ያለችው ሴት ብዙ ሴት እኮ ነው ሳያት ማለት አስ
ምን ርልስቴት
የሴት ርግስት
እሺ ጠይቅልህና ማለት ነው ፏል በተነገረኝ ፒን አደርግልሃለሁ።
እንዴ አረ ያለው ግን ትክክል አይደለም።
አይሆንም ብዬ ነው እ ጭራሽ ትክክል አይደለም እንጂ ደግሞ መሽቶ አይደለም መሽቶ ቀን ራሱ በአርባ አምስት ሄጄ አላውቅም ጭራሽ
እንግዲህ ደ- ፏድ እኔ እንትን ኪሎ ሜትር ነው የምለካለን። ቦታውን ልጠይቃትና ቦታ ከቀየረ በዛ pin አደርግልሃለሁ።
እኮ ጠይቂያት፣ ደውለሽ ጠይቂያት እሷን ከፈለግሽ።
እኔ ደውዬ አልጠይቅም። የሚጠይቁት ሌሎች ናቸው። አሳውቅ ይልሃለሁ ፏድ እሺ ደህና ደህና